Hello፣ ሰላም ጤና ይስጥልኝ ቤስት እንዴት ነሽ?
እግዚአብሔር ይመስገን ሰላም ነው።
ከዳዊት ባሬቻ ቅድም ደውዬልሽ ነበር።
ምን አልሽ?
ዳዊት ባሬቻ ትኬት redeem አላደረግም እያለኝ ስለሆነ ደውዬልሽ ነበር።
እሺ ለ- ዳዊት ረዳ አንቺን የደወለችልሽ ዳዊት redeem ልካልሻለች አንድ ትኬት። እስቲ አንድ ትኬት ላኪ እ ልኬላታለሁ።
Okay። እሺ አንዴ check እየተደረገ ነው። እሺ ትንሽ ጠብቂ።
አሁን እዚህ ያለኝን ትኬት redeem ይላክልሽ?
አዎ አዎ ላኪው። እና አሁንም መጨረሻ ላይ እምቢ አለኝ ልላክልሽ ወይ ስትለኝ እሺ አልኳት።